ሄሎ
የተሰማሁት አይደለም ደንበኛችን መስመር ላይ ነው ደንበኛችን
ሄሎ
እያዳመጥኩት ነው እየተሰማሁት አይደለም አዎ ይቆራረጣል እሺ ደንበኛችን እባክዎ ምን ልርዳዎት ማሽን ተበላሽቶብን ነበር draft machine እሺ BGI ID ዮትን ይነግሩኛል
አይ ጠዋት ላይ ደውዬ ነበር ሁለቴ ጠዋት አስመዝግበው ነበረ አዎ እሺ ያስመዘገቡበትን እ፣ የድርጅቱን ስም ይነግሩኛል አዎ ግርማ
ግርማ አዎ መብራት ኃይል
እሺ ደንበኛችን መስመር ላይ ጠብቁኝ ልፈልግሎት ሻምበል
አዎ ሻምበል ኖት አዎ
አዎ እ፣ ተመዝግቧል ደንበኛችን ጥያቄዎትን እ፣ ተመዝግቦ ወደሚመለከተው አካል ተላልፏል አልመጡም እስካሁን ድረስ እኛ ስራ ፈን ያለ